hello
እባክዎን እርዳዎት።
ከሐዋሳ ዛሬ የሚነሳው flight አለ አይደለ?
አለ አዎ።
ስንት ሰዓት ነው ማታ ጊዜ የሚነሳው?
ምን አሉኝ?
ማታ ስንት ሰዓት ነው የሚነሳው?
ከሐዋሳ አዲስ አበባ የሚመጣው flight ስንት ሰዓት ነው የሚነሳው ነው ያሉኝ?
አዎ እሺ ትንሽ ደቂቃ ይሰጡኛል፣ አይቼ ልንገሮት። ደቂቃ ሳይሆን እሺ።
ትንሽ
እሺ እሺ
የመጨረሻውን ነው የፈለጉት?
አዎ አዎ የመጨረሻው አስራ አንድ ሰዓት ከሀምሳ ሲል ተነስቶ አስራ ሁለት ሰዓት ከአርባ አምስት አዲስ አበባ ይገባል።
ተቀይሮ ነበረ። መቀየሩን check ማድረግ አልችልም።
እዚህ ጋር የሚያሳየኝ አስራ አንድ ሰዓት ከሀምሳ እንደሚነሳ ነው። ስንት ሰዓት ነበር የቆረጡት? ቆርጠዋል።
አዎ አስራ ሁለት ሰዓት ከአምስት ነበር የሚለው።
ከሀምሳ ነው አሁን ላይ የሚነሳው።
OK፣ አስር 12 ጉዳይ ለአስራ ሁለት ማለት ነው።
ሚነ- ይነሳል የሚለው አዎ update የሆነ ነገር የለም።
ይሄ ነው update የሆነው።
በቃ thank you።
እሺ ሌላ ምረዳዎት ነገር ይኖራል?
ምንም የለም። በጣም አመሰግናለሁ።
እሺ እናመሰግናለን ስለደወሉ። መልካም ቀን።
እሺ